ማሪ አልበረደሽም? ኧረ ብርድ ዛሬ ቀኑን ሙሉ ቀን- ሄሎ ሄሎ፣ ጤና ይስጥልኝ።
ጤና ይስጥልኝ።
ከችፍት ነበር የምደውልዎት።
እሺ
ሄሎ፣ አቤት።
አንዳንድ ጥያቄዎችን ልጠይቅዎት ነበረ።
ምን ነበር?
እ፣ ችፕችፕን እየተጠቀሙ ነው አይደለ?
እ፣ ቆይቻለሁ ከእንትን ካልኩኝ በቅርብ ተጠቅሜ አላውቅም።
አዎ። እሺ፣ ችፕችፕ ላይ ያለዎት ልምድ እንዴት ነው? አጠቃላይ app ኡ ላይ እ፣ አጠቃቀሙ ላይ
ሄሎ
ሄሎ